ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው
እ ሁሉ ስፖርት እባክዎ የምንወደው
አዎ እንትኑ እንበላለን እኮ ሲቢኤ እ እንበላለን ፔን ሎካሮ ያለ እኮ ነው።
ምን እያለ ነው?
እምቢ አለ እኮ ሲቢኤ በቴሌ ብር ይጠቀሙ።
በቴሌብር በቴሌብር እምቢ አለ እኮ ሁሉም ቴሌ ብር ይሰራል።
አሁንስ ኔትወርኮች ስለሆነ ነው። ሪፍሬሽ ያርጉና ይሞክሩት።
አሁን እምቢ አለ እኮ log out log in አድርገው ይሞክሩ። ደንበኛችን ኔትወርክ ነው የሚሆነው።
እረፍት ነው።
አዎ
እሺ